hello ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን።
ምዝገባው አልቋል እንዴ?
አላለቀም፣ እየመዘገብን ነው። በአካል ነው ወይስ ላይ ነው የፈለጉት?
በአካል የት ነው? ሲኤምሲ ነው በአካል
ሲኤምሲ ነው።
እዚህ ለቡ ሙዚቃ ቤት ሰምቼ ነበረ። ተሳስቼ ነው?
አይ አይደለም፣ አይ አይደለም።
እሺ፣ በሳምንት ስንት ቀን ነው?
በሳምንት ሁለት ቀን ነው ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው።
ማታ አዎ፣ ሰኞና ሮብ ነው።
እም፣ እሺ። ኦንላይን
እ እ ኦንላይን
ኦንላይንም በሳምንት ሁለት ቀን ነው። ኦንላይኑ መጋቢት አስራ ስድስት ነው የሚጀምረው።
መጋቢት አስራ ስድስት ነው የሚጀምረው።
ያው ነው አይደል? ልዩነት አለው ሁለቱ ምንም ልዩነት
የለውም አይደል?
አዎ፣ ምንም አይነት ልዩነት የለውም።
እሺ እንደሱ ከሆነ የመጋቢት አስራ ስድስቱ ምን ምንድን ነው ማለት